ሄሎ ሰላም ጤና ይስጥልኝ። ቤተሰቤት ከላር ነኝ። እባክዎን ልርዳዎ?
ሰላም ናት?
አለን እግዚአብሔር ይመስገን።
ዊዝድሮ ማለት ማለት ነበረ ብር እ ማልከኝ ዊዝድሮ ዊዝድሮ ዊዝድሮ እሺ እንዲ
እምቢ አለኝ። ልርዳዎ?
እንዲ ያለኝ ዊዝድሮ
ምን አሉ?
withdraw ማድረግ ፈልጌ ነበረ እንዲ ያለኝ ምንድን ነው የሚሉት?
ምንም ነገር አይመጣልኝ withdraw ተደረጉት በቃ እንዲ ያለኝ
በስልክ ቁጥር ነው ቆርጦታል አዎ በዚህ ቁጥር ነው እኮ ቆርጦታል።
አዎ
እሺ ስልክ ቁጥሩን አንዴ ንገሩኝ።
ዜሮ ዘጠኝ አስር
እሺ
ዘጠና ሶስት አርባ ዘጠኝ
እሺ አርባ ዘጠኝ አርባ ዘጠኝ ሰባ ስንት?
ሰባ
እሺ ስንት ብር ነው የሞከሩት?
ሶስት መቶ ብር የዛሬ ነው አይደል?
አዎ እሺ አንዴ መስመር ላይ ጠብቁኝ። Hello እሺ ማውጣት የሚችሉት ብር ሰባ አራት ብር ከስልሳ ስምንት ሳንቲም የሚለውን ነው። ሌላው not withdrawable balance ውስጥ ነው ያለው።
እንደዛ ነው እንዴ?
አዎ check ያድርጉትና ማንቀሳቀስ የሚችሉት withdrawable balance የሚለው ላይ ያለውን ብቻ ነው። ለዛ ነው። እሺ መልካም ቀን።